Hello ጤና ይስጥልን በስትሬት
የዚህ ቲኬት ተመ- ተመላሽ አልሆንልኝም። አንድ ጨዋታ ወጥቶብኝ
እሺ ትኬቱን ይንገሩ አስር
እሺ
ሀያ ዘጠኝ እሺ
ሀያ ሁለት አስራ አራት
እሺ መስመር ላይ ጠብቁን እሺ Hello አቤት አሁን አርሜ ይሎታለሁ አንድ መቶ ስልሳ ብር ተመላሻለሁ አይጨመርም። አረ ብሩ ከፍ ያለ እንደ አባቱ በእናት
Okay እንትኑን እ፣ ልልክልዎ እችላለሁ link ኡን እንዴት እንደሚሰላ ማለት ነው ተመላሽ በ- እሺ።
በ- በ percentage ስለሆነ አውቶማቲክ ነው እሺ የሚቀንሰው ነገር የለም እሺ እሺ መልካም ምሽት